ደማራች
ሄሎ ሰላም ጤና ይስጥልኝ መስት ቤት
ምን እንትን ነበር የትኬት ያለፈ ትኬት ነበር ታል ሲደረግ ግን ቀይ ነው የሚያበረው።
እሺ ካሽ ካሽር ኮዱ ንገረኝ።
እሺ አስራ አንድ እህ
ሰባ አምስት እህ
ሀያ ስድስት እህ
ዘጠና አንድ
እሺ ያው lost ነው። እሺ አባ ትኬቱ ለምናል ትኬቱ lost ነው።
እኮ ውጤት ግን እንደዛ አይደለም የሚለው አብርቼልሃለሁ። አሁን refresh አድርገህ ያው
እና ተሸንፏል ነው የምትይ?
አዎ አዎ
እኮ በማን ነው የወደቀው? እኔ እኮ ያበራልኝን ስለገብቼ አትላንቲኮ አ- አትላንቲኮ ማድሪድ እና ሌዚዮ የሚል በአንድ አንደኛው እሱ ነው።
አትሌቲኮ እና ላዚዮ።
አዎ አንደኛው እሱ ነው።
እሺ ሌላ ሁለተኛው ደግሞ ፖርቶ እና እ፣ ዶንቴስክ ነው ምናምን በሚል ሻካታር ዶኔስክ። እሺ አዎ እሱ ሁለቱ ነው እንደዛ ነው።
ሶስት- ኖ አይደለም ሶስት ነው። አንደኛው ደግሞ ክሌክቲክ እና
ኤቲክ ቴኖር ኤቲክ አዎ እሱና በቃ በሶስቱ ነው የወደቀብክ። እሺ ገባኝ። እሱንማ እኮ ገብቶኛል፣ ግን ውጤቱ ደግሞ ሳተስፋይ ደግሞ እንደዛ አይደለም።
ማለት አሁን ለምሳሌ under የማን የማን match?
አሁን ለምሳሌ አትሌቲኮ ማለት እሺ አትሌቲኮ አንተ ያልከው ከሀያ አምስት ጎል እ፣ በታች በታ- ይገባል።
total ከ25 ጎል shoot shoot ነው እንጂ አዎ አዎ shoot ከሀያ አምስት under ነው የሚለው።
አዎ ከሀያ ስድስት በታች ነው ያልከው total ሹቱን አዎ።
ማለት ነው።
አዎ እሺ
እና የታ- የታያደ ሀያ ሁለት ነው የታየው ቶታል ማለት ነው።
አንዴ
እሺ።
አሸርኮድ ልንገርሽ አንዴ ግቢልኝ አስራ አንድ ሰባ አምስት ሀያ ስድስት ዘጠና አንድ ሰባ አምስት ሀያ ስድስት ዘጠና አንድ እስቲ ክፈቹ የአትላቲ አትሌቲኮ ቶታል ሹት እሱ አንደር ሀያ ስድስት ነው ያለው ይኸውልሽ ቶታል ሹት የሎ ካርድ ቶታል ሹት አንደር እኮ እኮ ይኸውልህ የገ- እ- እ- ቶታል ሹት አንተ እኮ ያልከው አንደር ሀያ ስድስት ነው የመጣው ደግሞ ሀያ ስድስት ነው።
ሀያ ስድስት ነው የመጣው።
አዎ ሪዛልቱ ትክክለኛው ሪዛልት ሀያ ስድስት ሾት ነው የተ- የ- እንትን የተባለው።
እኛ በምንድን ነው አትሌት እስቲ screenshot አድርገህ ወይ ትልክልኛለህ መለያ እያየኸው እንደሆነ
እ፣ አሁን ኢንተርኔት የማይሰራበት ቦታ ነው። መልካም እንልከዋለን።
እሺ ላክልኝ፣ ችግር የለም።
በዚህ ቁጥር በዚህ ቁጥር አይ እንላከው።
ዜሮ ዘጠኝ ዜሮ ሶስት እዛው ላይ support የሚል አለ አይደለም?
ከላይ ነው ከታች ከላይ ነው ከታች።
no እንትን ላይ ስትገቡ ሲጀመር የ Best Bet እንትን ላይ support ን ማ- ችግር ካለ እንደዚህ እንደዚህ ያናግሩ ምናምን የሚል support ምናምን የሚል አለ አይደለ?
እስኪ የቴሌግራም website፣ አዎ፣ okay።
በቃ እሺ፣ እሱ እንትኑ ላይ ላይ አሉ።
ማለት እሺ አዎ አዎ ነው። እሺ፣ ለደወላችሁ አመሰግናለሁ። መልካም ቀን።
እሺ፣ እሺ፣ እሺ።